ኢንስቲትዩት
ዋና ጤና ይስጥልህ። ታሪክ ታሪክ ምናምን ለመመዝገብ ነበረ።
እሺ ትልቅ ሰውም መመዝገብ ይችላል። አ?
አዎ ይቻላል።
እሺ እንዴት ነው?
ማን ነበር ስሞትህ?
እኔ ሀያት አህመድ እባላለሁ።
ሀያት ማን?
ሀያት አህመድ
ሀያት አህመድ።
አ፣ እሺ ስልክ ቁጥሮችን ንገሩኝ።
የእኔ ስልክ ቁጥር ዜሮ ዘጠኝ እሺ
ሰላሳ ስምንት ሰላሳ ስምንት ሀያ ስድስት አርባ ዜሮ አንድ ሀያ ስድስት ሀያ አርባ ዜሮ አንድ
የት አካባቢ ነው አድራሻዎት?
ዱካም።
እሺ እሺ፣ እናመሰግናለን። እንደውልልዎታለን።
እሺ እሺ